hello ሰላም አብዱራዛቅ ይቅርታ ካችችክ ነበር ምደውልልዎት ያልመጣ product ነበሩት ዛሬ በመኪና ብልሽት ምክንያት አልወጣም ነበር እና ነገ መቀበል ይችላሉ
ነገ ይችላለሁ።
ይችላሉ አዎ ጀሞ ስንት ነበረ location የሞሉት ጀሞ ሁለት hello hello ጀሞ ሁለት ነው ያሉኝ አዎ ሁለት ነው።
በቃ እሺ ነገ driver ሲደውል ያንሱላቸው ችግር የለም።
መልካም ምሽት እሺ